ደህና ነው እኮ ኃይሌ ቀንሳ ቀንሳ ትንሽ እውነት
አቤት አቶ ሙሌ ደህና አደርክ? እንዴት አረክልኝ? የትላንት ምን የትላንት ነው የ- የቱን እልክልሻለሁ።
አሁን አሁን ነው የሚመ- እንትን የሚለው አስቸኳይ ነው የፈለኩት። ልላክ አሳራ
እ?
ሳራ እልክልሻለሁ በቃ።
እ?
ላኪያት ላኪያት እሺ ላክ።
አለች እታክ ወይም መንገድ ላይ ይቀባበሉ።
ላኪያት። እሺ እሺ መንገድ ላይ ይቀባበሉ። እሺ
እ፣ ሰላም